የተቀነሰ ቤት አለ። ዋጋውም አንድ አይነት አይደለም። ካ- ካገኘው ስበል አሌክስ ጋር ፈልገው። አሌክስ ነው በብዛት የሚይዝ። ኮፒ እናደርገዋለን ታች ሰከ እየጠራ ነበር። ሄሎ
ሄሎ ጤና ይስጥልኝ። ሄሎ hello hello።
አቤት ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው?
ሰላም ነው፣ እግዚአብሔር ይመስገን። ወደ ፍሊንትስቶንም ስደውለው ነበር።
እ ወደ ፍሊንትስቶንም ስደውለውልን ነበር። እባክዎትን ምን ልርዳው?
አ አ እሺ
ምን ልርዳውት? ምናልባት መረጃ ከፈለጉ ብለን ነው።